Hello, ጤና ይስጥልን Hello አሎ
ጤና ይስጥልን። ብስክሌት ሰላም ነው
አብረን ስጥልን ሰላም ናቸው።
አለን አለን። እሺ ምን እንርዳው?
በ voucher deposit እንትን withdraw ብዬ ነበር እና ሁለት መቶ ብር እሺ
የሚመለስ ከሆነ ተሳስቼ ነበር ወደ እሱ ያደረኩት።
አንተ ነው መመለስ የምትችለው። account history ላይ ገብተህ voucher voucher code ይሰጥሃል አይደለ? voucher code ሰጥተዋል።
ሰጥቷል መሰለህ?
በቃ voucher code ኡን ይዘህ deposit የሚለውን ተነካውና voucher የሚል ይመጣልሃል አይደል? የመጀመሪያው step እሱ ላይ deposit አድርገው ቁጥሩን አስገብተህ እሺ።
እሺ ተረበዝገው ብር